Hello. hello እንትን ከቤት ወደ ቴሌ ብር የተላለፈ ብር አልገባልኝ።
ስንት ብር ነበረው?
አይ
እሺ ንገረኝ። ስልክ ዜሮ ሁለት ስልሳ አራት እሺ፣ ስልሳ ዘጠኝ ሰላሳ ስልሳ ዘጠኝ ሰላሳ
ስንት ብር ነው?
አይ ደውሎ ነበር
አፕሩቭ አደርግልሃለሁ። እሺ፣
ተገናኝ ችግር የለም። እሺ፣ መልካም ቀን